ሄሎ አቤት
እንዴት አመሸሽማ? ሰላም ነው?
እግዚአብሔር ይመስገን። እንዴት አመሸ?
እግዚአብሔር ይመስገን። ደህና ነሽ?
አለን አለን፣ ሰላም ነው።
አለን። አስር ሺህ ብር ገልብጠን ነበር እሺ
ዜሮ ዘጠኝ አርባ ሁለት
እሺ ዜሮ ዘጠኝ አርባ ሁለት አስራ ሁለት
እሺ ሀያ አራት
አርባ ሁለት ሀያ ዘጠኝ ነው no አርባ ሁለት አስራ ሁለት ሀያ አራት ዘጠና አምስት አርባ ሁለት ሀያ አራት ስንት ብር ዘጠና ነው?
አምስት እሺ አስር ሺህ ብር አብነት አብን- አብን- አብነት እሸቱ በል
ቆይ አንዴ ሌለ
እ?
እሺ ቆይ ሌለ እሺ ጠብቀኝ ሄሎ ወይማ እ፣ processing ላይ ነው ያለው እና እ፣
እ፣ ዛሬ እንደዚያ ሆነዋል የተወሰኑ ሰዎች እና ጠይቀናቸው እስከ ነገ ባለው እናስገባለን ብለዋል ቻፓዎች
እሺ፣ እሺ።
እሑድም ስለሆነ
አዎ፣ ለዛ አዎ።
ነው እሺ በቃ ጠብቁና ነገ ይገባል እሺ መልካም ምሽት እናመሰግናለን ለሁላችን እሺ